Hello ሰላም ጤና ይስጥልኝ ቤት ስፔስ ከላ ነኝ እባክዎን ልርዳዎ? ይቅርታ የሆነ ትኬት ነበረ አላበራልኝም።
እሺ cashier code ንገረኝ።
አስራ አንድ
አስራ አንድ ሰባ ሁለት
እሺ አንዴ ጠብቀኝ እሺ cashier code ኡን እ፣ ንገራት አስተላልፍ ላስተላልፍልህ አንዴ እሺ።
እሺ አባት እሺ
Hello ሰላም ጤና ይስጥልኝ።
አ፣ የሆነ ትኬት እንትን አሉ ብሎ ነበረ
እሺ cashier code ንገረኝ።
አስራ አንድ ሰባ ሁለት እሺ
አርባ ሶስት እሺ ሰባ አምስት
ይህ አልመጣም አባ። ወይ ትኬቱን screenshot አድርገህ ቴሌግራም ላይ ላክልን።
Okay